ያለ ያለ ምስል የለም።
ሂላፍ ቻኖሊ ኑድልስ ነው።
እሺ ቻናል ይብሳ መድኃኒዓለም ብራንች።
መድኃኒዓለም ብራንች። እሺ ከቢ ዴሊቨሪ ነበረ የምደውለው ኦርደር እሺ።
ቼክ እንድታደርግልኝ ነው።
የታረገ በኦርደር ነምበር 89 92 26 ቺክን ፍራይድ ራይስ 92 አንድ አሳዘዝኩ።
እሺ ቴክስቱ ነው የገባው።
አልተደወለም?
እንትን ሲደወል እኛ እንትን ላይ እንጽፋለን ፓዱ ላይ ማለት ነው። ገባሽ? ከዛ ከቴክስቱ ጋር እናመሳክርና text የገባውን ከዛ order እናደርጋለን። አሁን ላይ ግን አንቺ የምትይኝ order ከልጁም ጋር ፈልጌ አልታወት ሰማንያ ዘጠኝ ዘጠና ሁለት ሄሎ
እሺ
hello hello hello። እሺ አባቴ፣ ስለዚህ አልታዘዛችሁም፣ text ብቻ ነው የገባው።
text ነው የገባው። text ኡ መጥቷል። እሱን እንትን አለ ግን ልስራለት ይችላል ለልጁ አይ አይ አይ አይ
እሺ እሺ ይቅር።